hello hello ሰላም ጤና ይስጥልን።
አበደለ ከችንችት ነበር የምደውልዎት።
okay አሉ
hello hello hello hello አይሰማ አይሰማ hello ትንሽ ድምፆ ድምፆ ፈርቋል። ይቅርታ። hello አቤት፣ አሁን ይሰማል።
እ፣ hello ትሰማለህ?
የሚያሳውቁን ነገር አለ refund ምናምን ነገር አለ። አቤት ይሰማል። አዎ
አው refund እንድታረጉልን ባለፈው እንትን ብለን ነበር።
ምን fail አድርጎ ነው?
አይ fail አድርጎ አይደለም አቃቂ አናመጣም hello?
ብላችሁ ነው። አቃቂ
አቃቂ አናመጣም ተብለው
አዎ
እሺ። product ኦት ምን ነበር? hello
hello አይሰማ
product ኦት ምንድን ነው? ይቅርታ
ሽንኩርት፣ ቲማቲም እና ድንች
okay። ቲማቲም፣ ሽንኩርትና ድንች ሶስቱ product ኦች
አዎ
hello እነዚህን product ኦች ያው አልተረከቡም ማለት እሺ ብሮትን መልስልዎታለን ይቅርታ በጣም ዛሬ ይጠብቁ
እሺ አሁን ይመለስልዎታል
እሺ በቃ አደራ ብዙ ጊዜ ደውያለሁ።
ይቅ- አሁን ይም- አሁን ይመለስልዎታል ምንም ችግር የለም መልካም ቀን እሺ እሺ በቃ